Hello hello Hello፣ ጤና ይስጥልን ብቹ ቤት።
ከደብረ ዘይት ነው አስተዋይ ጋር እሺ፣ ደብረ ምን ነበር?
እንትን ኮምፒውተር ሁለት ኮምፒውተር password እየጠየቀን ነው የትኛው
cashier one እና cashier four ደብረ ዘይት የማን ነበር ያልሽኝ?
አስተዋይ አስተዋይ። እዛ ላይም እንደዛ ነው የሚለው?
አ ደብረ ዘይት አስተዋይ እሺ፣ cashier ስንትና ስንት?
cashier one እና cashier four
cashier one እና four። reset አዎ።
ይደረግ
እ?
reset ይደረግ ይቀየር password ኡ።
አዎ አስተካክይልን ከትናንት ጀምሮ አይሰራም እሺ፣ እሺ፣ እሺ፣ እሺ።